ሀይለ ቃለም ጉዳይ ሀና እባላለሁ ባክዎ ምን ልርዳዎ?
ስራ ፈልጌ ነበር።
እሺ ሙሉ ስምዎትን ይንገሩኝ?
ለሰው ነው ለእኔ ሳይሆን ለሰው ነው።
አዎ እንደዛ ከሆነ ይሄንን ስልክ ቁጥር ይንገሯቸውና ሙሉውን መረጃ እኛ እንልካቸዋለን።
በእንትን ምናምን አይደለም አይደል? እንጂ ምናምን ብቻ አይደለም።
ምን አሉኝ?
በሙያ ነበር። ሴቶች በሙያ ነው።
ድምፅ ይቆራል። ይቅርታ ሰውን hello
ይሰማል ይሰማል። በዲግሪ ምናምን ነው ወይስ እዚሁ በሙያ ምናምን ቀጥ አብ- እ፣ ባለሙያው አለኝ እሰራበታለሁ የሚላቸውን ሁሉንም አይነት ሙያዎች እንመዘግባለን። በትምህርትም ሊሆን ይችላል። በልምድ የተገኙም ካሉ እነሱን ሙሉን እንመዘግባለን። እኛ የምናስመርጠው ነገር የለም፣ ግን አንድ ባለሙያ እሰራቸዋለሁ ብሎ ያመጣቸውን ነገሮች እንመዘግባለን።
okay፣ እሺ፣ እሺ፣ በቃ ራሱ ደውልሽ።
አዎ አዎ፣ ቁጥሩን ይንገሩትና በ- ሙሉን መረጃም እንድንሰጠው ይህንን አዎ።
ቁጥር ይንገሩልን፣ እኛ እንመዘግበዋለን።
እሺ፣ እሺ፣ ጣጣ የለውም። እሺ፣ እሺ እሺ፣ እናመሰግናለን። መልካም ቀን ይሁንልዎት።
እሺ